ብሏል ራሱ እኔ ነኝ መንገድ ታዲያ ሌላ በየት እንሄድ ብሏል ራሱ እኔ ነኝ ህይወት ያመነኝ ይድናል ከዘላለም ሞት ብሏል ራሱ እኔ ነኝ እውነት የእግዚአብሔር ጥበብ የተገለጠበት ሌሎቹ ምን አሉ የትስ ተጻፈ ቃሉ አማላጄ አማላጄ አማላጄ ኢየሱስ ወዳጄ አማላጄ አማላጄ አማላጄ የእግዚአብሔር ልጅ ድርገም አማላጄ አማላጄ አማላጄ ኢየሱስ ወዳጄ አማላጄ አማላጄ አማላጄ የእግዚአብሔር ልጅ